ማሊ ፓፓ ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አፋላጊ ነው ይሄ ነገር።
አዎ ምን ልተዋወት አባት አሁን ስልክ እንትን ብሎኝ መልሶ ተቋርጦ ቀረ። ኦንታይም ካር ይምታል ሪሰርች ነበር ኦን ታይም ያሉኝ ናት። ኦን አዎ።
ታይም ካርዘር ቤት እሺ ዜሮ ዘጠኝ አስራ አንድ እሺ አርባ ሁለት
እሺ አርባ ሁለት እየያዙ ነው አባት አዎ አርባ ሁለት
አርባ አምስት አስራ አንድ
አርባ አምስት አስራ አንድ አዎ እሺ አድራሻውስ
On Time tra- travel and logistic አይደል የፈለጉት?
አይደለም car rent On Time car rent ነን car ኡ car ኡ service ኡን rent rent ኪራይ
car car service ኡን ነው የፈለጉት?
እ አ አ car rent rent ኪራይ የለም ይባል እንደዛ
እኮ የመኪና
ሄሎ
መስመር ላይ ናት።
ይቆራረጣል አዎ ኔትወርኩ ነው አባት ይቅርታ።
እሺ እኮ እና car rent የለም እኔ ልላክሎት ወይ እኔ በ message
የ car service ያልሽኝ ከሆነ እሱ አይደለም
ምን አሉኝ አባት car rent rent የሚል ነው የፈለግኩት።
እኮ አዎ፣ ቆይ ወይ ደግሞ በ message ልላክሎት ቁጥሩን እየተቆራረጠ ነው።
እሺ እሺ እሺ